ያው ጤና ይስጥልን።
ሰላም ነው።
ሰላም አፈወርቅ ነው የደወሉት። ምን እንርዳዎት?
እንትን ነበረ ማስታወቂያ ላለበት ልጅ ነበረ።
ቻናሉ ላይ ነው።
አዎ
so አሁን ላይ የማስታወቂያ አገልግሎት አንሰጥም ያለ ያለ company ማለት ነው። so ስራ ብቻ ነው ማስታወቂያ- ኮርሱም ተ- እኮ አዎ፣ ስራ ማለት ነው። የስራ ማስታወቂያ ስራ okay። እሺ ይሄ የሚመለከተው እ፣ ሌላ ሰው ስለሆነ ወይ አዎ፣ ወደ ሌላ ሰው transfer ላድርግሎት፣ እዚሁ ይጠብቁኝ።
እሺ